ጤና ይስጥልኝ።
አቤት።
ተቋረጠ። አሁን በቴሌግራም ሪፖርት ተደርጎልን ነበረ የ deposit ችግር የ deposit ችግር በቴሌግራም ተልኮልን ነበር። customer ኖት ወይስ የ betting አጫዋች? hello ይሰማል?
hello hello hello ይሰማል?
ኦኛ ሰማሽ?
ከአሪፍ ቤ ነበር የምደውልሎት። የ deposit ችግር ሪፖርት ተደርጎልን ነበር።
ምን ምን ችግር?
የ deposit deposit
deposit አዎ አ
ሪፖርት ተደርጎልን ነበር። ምናልባት ከአቢሲኒያ ባንክ
አክሲያ ባንክ እሺ
የዲፖዚት ችግር ነበረውቦት።
እ
እሺ ደንበኛችን ሙሉ ስሞትን ሄሎ ሄሎ በኦሮምኛ አታወሪኝ አንቺ?
እሺ ባኮትን ደንበኛችን መስመር ላይ ይጠብቁን።
ማሪ ደግሞ ታውቂ ምናላ ካብሪ ታውቂ ወጡ ማጥፋት